አስራ አምስት ሺህ ብር ታወጣት።
ሄሎ ጤና ይስጥልኝ ቤት ቤት
ሄሎ፣ አቤት፣ ሄሎ ጤና ይስጥልኝ ቤት ቤት አብሮ ስጥልን። ብር ይዞብኝ ነው confirm አድርጎ ይዞብኝ።
እሺ ስንት ብር ነው?
አንድ ሺህ ሶስት መቶ ብር
እሺ ንገረኝ። እሺ ቁጥሩ ይሄ ነው ቤት ቤት ቁጥሩ ይሄ አይደለም፣ በእኛ ቁጥር እሺ ነው።
ንገረኝ። እሺ
ዜሮ ዘጠኝ እሺ
አስራ ሁለት እህ
ሰላሳ ስድስት እሺ
ሀያ ሶስት ዘጠና
ሀያ ሶስት ዘጠና አዎ ዛሬ ነው አይደል?
ትናንት ትናንት ትናንት ማታ ነው ያዘብኝ። ትናንትና ትናንት ማታ አንድ ሺህ ሶስት መቶ ብር እሺ ስንት ብር አልከኝ? አንድ ሺህ ስድስት መቶ አንድ ሺህ ሶስት መቶ ለየብቻ ለየብቻ አራት መቶ አራት መቶ እና አንድ ቦታ አንድ ቦታ ደግሞ አምስት መቶ እሺ ፉአድ መሀመድ ነው።
አዎ ፉአድ መሀመድ እሺ አንዴ ቁጥር ትነግረኛለህ?
ዜሮ ዘጠኝ እሺ አስራ ሁለት እሺ ሰላሳ ስድስት እህ ሀያ ሶስት ዘጠና
እሺ confirm አድርጌልሃለሁ። እሺ ከትንሽ ሰዓት በኋላ ይገባልሃል። check አድርግ።
እሺ እሺ አመሰግናለሁ እሺ መልካም ቀን።
እሺ ላንቺ መልካም